ትምህርት ቤት hello hello hello ይሰማል? ይርቃል ድምፅህ
ይሰማኛል።
እሺ እሺ ይቅርታ ምን ልርዳው?
እድገት ለማወቅ ብዬ ነበር።
እሺ ከአስር ቁጥርን ትነግረኛለህ?
አስራ አምስት
አስራ አምስት ሰባ አንድ ሰባ አንድ ሰባ ሰባ ሶስት ሰባ ሶስት ሰባ አምስት
እሺ ጠብቀኝ። እስኪ ድገምልኝ አንዴ።
አስራ አምስት እሺ
ሰባ አንድ እሺ
ሰባ ሶስት እሺ ሰባ አምስት
ምንም አልወጣልኝም በዚህ የሳትከው ነገር አለ እንዴ ቁጥሩን
አራት
እ አልተሰጠም ወር አልፎታል ትኬቱ
እ ወር አልፎታል አራት አለ
አስራ አምስት ሰባ አንድ ሰባ ሶስት ሰባ አምስት ነው ያልከኝ አይደል አ
ልክ አይደለም አባ ከ share code ኡ በዚህ ከ share code ምንም አይነት data አያወጣልኝም እ